ጤና ይስጥልኝ። የኢትዮ የበረራ መረጃ ማዕከል እባክዎ ምን ልርዳዎት? ሰላም ጤና ይስጥልኝ።
ነበረ ምን አሉኝ? አይ ድምፅዎት እየተቆራረጠ ነው አይሰማም።
ለቅዳሜ ለበረራ ማወቅ ፈልጌ ነበር።
እሺ አሁን ይሰማል። ለቅዳሜ ነው ያሉኝ? hello አዎ አዎ እሺ አይሰማም።
እሺ ከየት ወዴት?
ከጎንደር ወደ አዲስ አበባ
ከጎንደር ወደ አዲስ አበባ። እሺ አንድ ደቂቃ ይጠብቁልኝ የሉት?
እም፣
እሺ ለስንት ሰው ነው የሚፈልጉት?
ለአንድ ሰው
ለአንድ ሰው። እሺ ከጎንደር ወደ ወደ አዲስ አበባ ነው ያሉኝ?
አዎ